ሄሎ hello፣ ሰላም፣ እንዴት አረፈዳችሁ?
እግዚአብሔር ይመስገን።
አለን ማሽን ሰጥቼ ነበር የሚወገድ እንደውላለን ብላችሁ ስደውል አለቀልኝ ነበር። እንድታዩልኝ ነበር ሜታል ፓወር።
እሺ፣ የማሽን ቁጥር ትነግሪኛለሽ? የማሽን
እሺ፣ IB የሚለው ነው አይደለ?
እ?
አይኢሲ
እሺ፣ የቤት ፎም ነው። IEC አይ ዜሮ ዜሮ EC እሺ፣ ዜሮ ዜሮ ዜሮ ዜሮ ስልሳ ሶስት ስልሳ ሶስት እሺ እ፣ backup እኮ እየተነበበ ስለነበረ ነው ዝም ያለሽ። እሺ እያነበቡ ስለሆነ አሁንም ነው እያነበበ በዳታ- ነው?
አይ ቆይ አይደለም፣ የዛኔ እየተነበበ ስለሆነ ነው። አሁን check አድርጊ፣ አዎ።
ላሳውቅሽ።
እሺ ተ- ልደውል ተመልሼ ወይስ ትደውይልኛለች?
በሌላም ቁጥር እኔ እደውላለሁ።
እደውልልሻለሁ። እሺ አንቺ ያ ትዝ አይልሽም ስራ ስለሚበዛብሽ።
እሺ ማየ እሺ እሺ ከስንት ደቂቃ በኋላ ልደውል?
አንድ ከሀያ ደቂቃ በኋላ እሺ እሺ